news.
ሄሎ ሄሎ ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር ሊያ ነኝ የምደውለው።
እኔ እንትን ከክፍለ ሀገር ነው የምደውለው።
እሺ እዛ ትንሽ ህጻን ልጅ አለኝ እና እንትን ቶንሲል አለበት እና የአንገት በላይ ስፔሻሊስት ካላችሁ።
ከአንገት በላይ ስፔሻሊስት አዎ ቶንሲል
እ ስንት አመቱ ነው ልጁ?
ሶስት አመቱ ነው።
ሶስት አመት።
አዎ
እሺ እ ልጆች ማየት የሚችሉ ከሆነ ጠይቀን መልሰን እንደውልበታለን።
እ እሺ እሺ እሺ